Anem la Vall.
ሄሎ ሄሎ ይቅርታ፣ ክ- system ነበር የተቋረጠው። መልሼ ደወልኩልዎ ከቺፕቺፕ።
ችግር የለውም እናት።
እሺ እና እኮ complain አላቀረብኩም፣ ግን አላመጣችሁም። ቅዳሜ ያዘዝነውን አዎ።
ትናንትና ደውላችሁ ደግሞ አሁን ገብቶልናል ነገ እንልካለን ብላችሁ ዛሬም አላካችሁ።
ምን ነበር item ኡ?
ቡና የጅማ የጅማ ቡና።
እ እሺ፣ ስለዚህ ነገ እንልክልዎታለን። የት ነበረ location ኡ?
እ፣ ወ- ሳር ቤት ኦሮሚያ ቢሮዎች ሳር ቤት።
አ፣ እሺ፣ ይቅርታ በጣም ነገ እንጂ complain እንልክልዎታለን።
አላቀረብንም። እናንተ ሆናችሁ የደወላችሁ እሺ።
ያመጣሉ ብዬ አልደወልኩኝም እኔ።
እሺ፣ እሺ፣ ነገ እንልክልዎታለን።
እሺ እሺ፣ መልካም ምሽት።